Second wish list ታሪክ ነው የምላቸው።
ከመተሐራ ነው የምደውለው።
እሺ መተሐራ የት ነው?
እ?
እሺ
ያው ቀን ሙሉ ስፖርቱ ዛሬ ምንም እየሰራን አይደለም። መልእክትም ጽፌ ነበረ ምንም እንትን የተባለ ቆይ ጠብቅ ሁለት shop ነው።
ስፖርት ስፖርት betting
እ
betting ማ ስፖርቱ ማለት ነው አይሰራም።
እየሰራ ነው። አሁን መስራት ጀምሯል። ቅድም ነበር ያስቸገረው። እስቲ አሁን እ፣ እንደ አዲስ restart አድርገህ ሞክረው። አሁን ተስተካክሏል፣ እየሰራ ነው።
all ነበር የጠፋው አዎ
አሁን መጥቷል ብለኝ እኮ እኔ አሁንም ስሞክረው እንትን እንግ- እንግሊዝ ልኬላቸው ምናምን ነገር ነበረ ማን እንበል ስምህን?
አስጨናቂ ከመተሐራ